ማሽን ተበላሽቶብኝ ነበር ከቅዳሜም በእሑድም አመጥቼ ነበር አልመጡም። draft machine ተበላሽቶብኝ ቅዳሜም በእሑድም አመጥቼ አልመጡም። አዎ ድጋሚ ለማመልከት
በደወልበት ቁጥር ነበር ያስመዘገቡ አዎ አዎ አዎ
እሱ ሸክላ አድርግለት አንድ የመስመር ላይ ቀር እሺ
በድጋሚ ለሚመለከተው አካል ልኬዋለሁ።
እሺ
ግልጽ ነው። ሌላ መልዕክት ነገር አለ?
ሌላ የለም። በቃ የማሽኑ ሶስት ቀኑ ነው ከተበላሸ ሪፖርት አድርግ። እሺ
ስለደወልን እናመሰግናለን። ስለነሱ እንግዲህ ያሉትን ሀሳቦች ላይ ከምትሰሙ ድምጽ ማናስተላለፍ መልካም ነው።
እሺ